ሴት ብሔራዊ
hello hello
አቤት
hello ጤና ይስጥልኝ ላንሴት ብሔራዊ
አብረሽትና ማን ነው እግዚአብሔር ይመስገን
አለን እንትን ነበር የመታወቂያ ችግር በአየር ላይ ቀርቶ አቤት አቤት
የመታወቂያ የምተመዘገበበት text በአየር ላይ ቀርቶ text አልደረሰኝም ነበር።
ይሄ ሆስፒታል ነው የምን ነበር መብራት ኃይል መስሎት ከሆነ ሆስፒታል ነው ይሄ
ነው አዎ ላንሴት ብሔራዊ ሆስፒታል ነው
ለቴሌ ለቴሌ ነው የደወልኩት።
አይ ቴሌ አይደለም ይሄ ላንሴት ብሔራዊ ሆስፒታል ነው